Hello
ጤና ይስጥልኝ።
ሰላም ጤና ይስጥልን። ቤት ቤት
ቁምላቸው ነው ይባላቸው።
እሺ ቁምላቸው ምን ነበር?
redeem እያስቸገረ ነበር። ውቤ መቶ አርባ አራት ነው። ውቤ መቶ አርባ አምስት ውቤ ስንትና መቶ አርባ አራት እና መቶ አርባ አምስት
እሺ ልካይልን ነበር እንዴ ትኬት?
አላኩም ብላል።
አዎ አንድ ትኬት ላክልን check እናድርግልን።
እሺ፣ አይ ከአንድ ከሶስት ከአራት ጨዋታ በኋላ ነው ያለው። ለዛ ብዬ ነበር።
Hello
ወይ እሺ አሳውቀናል። እሺ ይስተካከላል። አንተ ጋር ብቻ አይደለም።
ነው እንዴ? እሺ አዎ እሺ በቃ።